hello ጤና ይስጥልን ቤት ቤት hello
ጤና ሰላም ይስጥልን።
ነው ቤት- ሰላም ነው አለን እንትን ስድስት ሺህ ብር ወጪ አድርጌ ነበርና
አልገባልህም?
አዎ
በደወልክበት ቁጥር ነው አይደል?
አይደለም ዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ አስራ አንድ ስልሳ ስድስት እሺ አስራ ስምንት ሰላሳ
አስራ ስምንት ሰላሳ ስምንት ሰላሳ
ስምንት
ስንት ብር ነው?
ስድስት ሺህ ብር
እሺ እሺ አባ ስለደወሉ እናመሰግናለን። መልካም ምሽት።